ሄሎ
ሄሎ፣ ጤና ይስጥልን።
ሰላም ጤና ይስጥልን። ቤት ቤት
አንድ የታይልኝ ልዬ እ ምን ነበረ?
ትኬት የሚታይ ማለት ነው
እ?
የሚታይ እሺ ካሸር ኮድ- ጎዳን ትነግረኛለህ?
እሺ እሺ አስራ አራት
አስራ አራት
ሀያ ስምንት ሀያ ስምንት ስልሳ ሰባት ሰማንያ ሁለት ስልሳ ሰባት ሰማንያ ሁለት እሺ ብዙ ጨዋታ ወድቆብሃል። እሺ ለውስጥ ነው ወድቆብሃል። አራት ጨዋታ
እሺ አራት ጨዋታ ወድቋል።
አዎ።
እሺ እሺ እናመሰግናለን። መልካም ቀን